ሄሎ
ወይ ሄሎ
ጤና ይስጥልኝ። እግዚአብሔር ይመስገን። Donkey Tube ላይ ነው የደወሉት። ምን ልርዳዎት?
Donkey TV መዝገባ አለ እንዴ?
እህ። የምን አይነት ምዝገባ? ምን አይነት ምዝገባ?
ለትምህርት የለም እንዴ?
ምን አሉ?
ትምህርት አለ አይደል እንዴ?
የ- የ YouTube ትምህርት አለ ከመስከረም በኋላ የሚጀምር የአንድ ሳምንት class።
መስከረም መስከረም በኋላ ነው አዎ።
በዚህ ነው የሚደውሉ?
ምን አሉኝ?
ስልኩ በዚህ ነው የሚደውሉ?
መጀመሪያ ፈቃደኛ ከሆኑ ልመዝግቦትና ኮርሶቹ አራት አይነት ኮርሶች ናቸው። content marketing፣ editing እና በጎ አድራጎት።
Okay፣ አድራሻ የቱ ነው?
አድራሻችን ቢሮ መምጣት ከፈለጉ ቦሌ ማተሚያ ቦሌ ደንበል አበሮች ህንፃ አራተኛ ፎቅ ነው። ግን እርስዎ ፈቃደኛ ከሆኑ እኔ ልመዘግቦ ትችላለሁኝ።
በቃ እዛ መምጣት ትችላለህ፣ ችግር የለም።
እሺ መልካም።
እሺ፣ እሺ።